አልቀጥልም አሊባባ
ጤና ይስጥልኝ። ሰላም እግዚአብሔር ይመስገን መጣሁት። አባት
ለስራ የሚሆን ቦታ ቦሌ ጃፓን አካባቢ እየፈለግኩ ነበር እና ምናልባት ለስራ የሚሆን እሺ ከሆነ ካ- ካለ አይተን እንደውል ነው።
እ እሺ ከአርባ እስከ ሀምሳ ካሬ የሚሆን ከሀምሳ እ ቦታ ከአርባ እስከ ሀምሳ ካሬ ዋጋውስ እ ስንት ነው?
ዋጋውን እ እኔ ምንም idea ስለሌለኝ እናንተ ንገሩኝ እና ካለ ቦሌ ጃፓን ጋር አዎ ጃፓን እና ሩዋንዳ area ላይ ቦሌ ጃፓን ቦሌ ሩዋንዳ እስከ ሩዋንዳ ድረስ አዎ አዎ እስከ ሩዋንዳ ድረስ
እሺ ማን ልበል ስም ዜሮ ዘጠኝ አስር አስር ዜሮ አራት ነው አይደል?
ሰላሳ አንድ አዎ ዜሮ አራት ሰላሳ አንድ ልክ ነው
እሺ ማን ልበል ስም ስም ፋህሚ ማ ፋህሚ ፋህሚ ዋህም አዎ ፋህሚ እሺ ለምን የሚሆን ነው?
ለ እንደ spa አይነት service ነው ለማሳጅ አይነት service የሚሆን ቦታ ነው
እሺ አዎ አንደኛ ከሁለተኛ ፎቅ- ፎቅ አንደኛ ላይ ነው?
ground አንደኛ ሁለተኛ ድረስ
ከአንድ እስከ ሁለት አዎ አዎ እሺ እንደውላለን።
እሺ